ambulance ሄሎ
ሄሎ
ሄሎ፣ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት።
የቅድሙ ልጅ ነኝ።
እሺ ወንድሜ፣ ተ- የአምቡላንስ አገልግሎት እኛ አሁን ላይ እየሰጠን ያለ ነው አዲስ አበባ ዙሪያና field ላይ ነው። እሱንም አንተ ለምትለው አደጋ ደርስ መኪና አደጋ የደረሰ ከሆነ ከዚህ መድረስ አንችልም። እዛው አማራጭ ያለው አምቡላንስ ተጠቀም።
እ፣ በዚህ የለም ስለሌለ በዚህ እች- እችም ያለች ቦታ ምን ነው።
አይነት አደጋ ነው የደረሰው? ምን አይነት አደጋ ነው የደረሰው? አንተ እዛ አካባቢ ምን እያረክ ነው?
እ?
ምን አይነት አደጋ ነው የደረሰው?
እ፣ መኪናው ተንደርድሮ እየመጣ ነው። ሕፃን ልጅ ናት
ተንደርድሮ የመጣ ነው። ህጻን ልጅ ናት።
እ፣ ገጭታ ይኸው እያየው ነው። አንተ አድራሻህን፣ ስልክ ቁጥርህን እያያዝኩ ነው። እየቀለድክ ነው ያለውና ሲምህ ከዚህ በኋላ እንደሚዘጋ እወቅ። ይሄ የስራ ስልክ ነው። መስመሩን አትያዝ።